ጤና ይስጥልኝ የለብዙ ማናን የሚባ ኮሚናይንቲ ብዙ መረጃ አንስት ነው።
አቤት አቤት፣ ጤና ይስጥልኝ።
አብሮ ስለ
እሺ ደንበኛችን ምን አይነት የጉዞ መረጃ አንስቶ?
ያ እንትን የሀገር ነው የውጭ ነው?
የውጭ ሀገር ደንበኛችን
አዎ ከዱባይ ነው። አ
ዱባይ ለምንድን ነው መሄድ የፈለጉት?
ለስራ ለስራ።
አዎ እሺ ደንበኛችን ስራ አግኝተዋል?
እ ስራ አግኝተዋል?
ገና እዛ አዎ አዎ አዎ እሺ ደንበኛችን መጀመሪያ እ ስራ apply